ያስብልኝ ብቻ ኢትዮጵያ ሮዳስ ነው ዋኮ ምልርደው እንትን ኦክሲጂን አስመዝግበን ነበር እናቴ። በጣም ቆየብን። በእናትህ አቁመናል። ቁጭ ብለናል።
እሺ ያስመዘገቡበትን የትኬት ነምበር ይነግሩኛል?
ሀያ አራት እሺ ሀያ አራት ሀያ አራት ዘጠና ሶስት
ዘጠና ሶስት ይህ ብሎ
መስመር ላይ ጠብቁኝ። ይቅርታ ደንበኛቸው እሺ
ሚኒ ግሮሰሪ ኖት።
አ ሚሚ ግሮሰሪ
አዎ እ ከአስር ቀን በላይ ነበር እ በፊት ነበር ያስመዘገቡት።
አ በዚህ ስልክ በዛኛው በአስራ ሶስት ቤትም ደግሞ ከዛ በፊት አስመዝግበን ነበር።
አዎ ደንበኛቸው እስካሁን ግን አልመጣልዎትም።
ይመጣልኝም እናቴ
እሺ ደንበኛቸው ቅሬታውን ድጋሜ መዘግበዋለሁ። መስመር ላይ
Hello
መስመር ላይ ያለ ደንበኛችን ወይ ያለው አለው እ ድጋሜ ቅሬታዎን መዝግቤ ወደሚመለከተው አካል ያስተላልፍሎታለሁ እስካሁን እንዳልመጣልዎት እና ከአስር ቀን በላይ እንደሆኑት።
አዎ ይኸው አሁን ይኸውልሽ ዘግቻለሁ። በቃ ዝም ብዬ ኦክሲጂን የለኝም። ዝም ብዬ ቁጭ ብያለሁ። በቃ እሺ ደንበኛችን እኔ አሁኑኑ መዝግቤ ወደሚመለከታቸው አካል አስተላልፍሎታለሁ።
እሺ እናቴ እሺ ሌላ ምረዳዎት ነገር አለ?
በቃ ሌላ የለም። ይኸው
ሴት ገምሰሙት ባላስቀምጡልኝ መልካም ቀን።
እሺ እሺ አመሰግናለሁ።